ሄሎ ጤና ይስጥልን።
ሰላም ጤና ይስጥልኝ። ነዛው አ፣ ትላንትና ወደ አንድ ሰዓት አካባቢ ከባሞስ ወደ ከእናንተ ብር ወደ ቴሌ አስተላልፌ የነበረ ብሩ አልገባልኝም እ ወደፊት
ከእናንተ ከቴ ከባሞስ ወደ ቴሌ ብር አንድ ሺህ ብር አዘዋውሬ ነበር።
ቀኑ መች ነው? ውስዱ ያደረጉበት ትላንትና ትላንትና ወደ አንድ ሰዓት አካባቢ በምንድን ነው? በቴሌ ብር ነው።
አ በቴሌ ብር ከባሞስ ወደ ቴሌ ብር አዘዋውሬ ማለት ነው።
በቴሌ ብር ስንት ብር?
ምን አልሽ?